ጤና ይስጥልኝ ለቪዛ ጸግን የባንኩ ምን አይነት የጉዞ መረጃ ልስጦ?
ሰላም ነው።
እግዚአብሔር ይመስገን። ደንበኛችን ምን አይነት የጉዞ መረጃ ልስጦ?
እ፣ የትኬት ዋጋ ፈ- ማወቅ ፈልጌ ነበር።
እሺ እ፣ የት ሀገር?
የ- የሀገር ውስጥ አይደለም፣ የአንጎላ።
እሺ አንጎላ።
አዎ፣ መቼ ነው መሄድ የሚፈልጉት?
በሚቀጥለው ሳምንት።
እሺ እ፣ ደርሶ መልስ ነው ወይስ አንዴ ብቻ ነው ለመሄድ ብ- የ- አይ፣ ለ- ለሚ- እንዴ- እንድነግራችሁ ለሚ- የፈለግኩት?
አይ፣ ለመሄድ ብቻ?
ለመሄድ ለመሄድ ብቻ ነው።
እሺ አንዴ መስመር ላይ ጠብቁኝና ዋጋውን ሊሎት እሺ